ወይ Hello፣ አቤት።
ይቅርታ ኤፍሬም ነው?
አዎ
እሺ፣ የትኛው ነው? ከላይ ያለው ነው አይደለ? F አንድ የሚለው username ኡን አንዴ forward አድርግልኝ። ከላይ ያለው ነው?
አዎ እኮ ውስጥ አያስገባም። እኔ ለማጫወት ውስጥ አያስገባም።
እኮ እሺ፣ AnyDesk ኡን accept በለው፣
AnyDesk ኡ ከላይ ያለው ነው።
accept በለው። accept አላደረኩም፣ accept ብያለሁ። ድጌ ድጋሜ
አልመጣም። እሺ፣ ድጋሚ ሊላከውና accept በለኝና username እና hardware ID ውን forward አድርግልኝ። እሺ እሺ እሺ እሺ። ኤፍሬም ነህ?
አዎ እሺ፣ እሺ፣ ይቅርታ።